Hello.
Hello. Hello.
Hello, ይሰማል?
ይሰማል ይሰማል። አርብ ዕለት withdraw አድርጌ
እሺ፣ ደውዬ ነበረ። እዚህም Santim Pay ደውልላቸው ብሎ ነበረ። Santim Pay ስደውልላቸው ልከንላቸዋል፣ እነሱን communicate አድርጋቸው አሉ።
Okay። አሁን በደወል ቁጥር ነው።
አዎ በዚህ ነው የተደወለው።
እሺ፣ check ላድርገው። እሺ፣ መስመር ላይ ጥሩ።
አይ፣
አርብ ነው አይደል ያለው?
አርብ ማታ ማለት ነው።
እሺ፣ ስንት ብር ነበረ?
አስራ ሁለት ስልሳ
ሄሎ፣ ይቅርታ። እሺ፣ ትንሽ ስለሚቆይ ነው። Hello፣
አቤት አቤት።
አሁን ተመልሷል ወደ account።
እሺ እሺ፣ thank you እሺ።
እሺ፣ እሺ፣ መልካም እሺ